ሄሎ
ሄሎ ሄሎ፣ ሰላም ከቤት ቤት ነው የምደውልልህ። ከቤት ቤት ነበረ አቤት።
እ ቅድም ደውለህ ትኬት check አድርጌልኝ ብለኸኝ ነበር አይደለ?
አዎ ተስተካክሏል ብዬ ነበረ፣ ግን እ ትኬቱ lost ነው። እሺ፣ ማን ነው የመጀመሪያው ትኬት ወድቋል። እሺ፣ እ ዘጠናውን ደቂቃ ዜሮ ለዜሮ አልነበረ የጨረሱት እ እ ዜሮ ዜሮ ዜሮ ለዜሮ ስለሆነ ትኬቱ lost ተደርጓል።
አሀ፣ ሶስት ለዜሮ ያሸነፈ ሶስት ለዜሮ ያሸነፉት extra time ተጨምሮ ነው። በህጉ መሰረት ደግሞ extra time እ እንትን አይልም።
እና አዎ ለዛ ነው። እሺ ይቅርታ።
Samsung, Samsung, Samsung,